ጤና ይስጥልኝ የተሰጠን ማዕከል እባክዎን ልርዳዎት?
አዎ መንፈስ ገብርኤል ከይኔ።
እሺ ኦኬ አዎ አየሁኝ።
ይሆን እሺ፣ ምን ምን አገልግሎት ነው የምንሰጠው?
እም፣ እንትን ስለ ዲቴልስ ምናምን መረጃ ለመጠየቅ ላይፍ እንትን ለማድረግ
እሺ፣ ወደ ዱባይ ለመሄድ ለምፈልግ
እም፣ ያው እቃ ምናምን ለማየት ያው ሀገር ለመጎብኘት okay። እሺ፣ ቪዲዮውን በደንብ ይዩ፣ ለብዙ ሰው share አድርጊ። እ፣ እዛው ቲክቶክ ገጽ ላይ እናሳውቃለን አሸናፊም ከሆነ።
ኦኬ እሺ እሺ፣ እናመሰግናለን ስለደወል። መልካም ጊዜ።
እሺ